እኔ ባኩም ልርዳው።
በአንድ ደውዬልሽ ነበረ።
እሺ በቴሌግራም ልኬልሽ ነበረ screenshot አድርጌ አልተመለሰልኝም። አሁንም
አቶ ቢኒያም ናት።
አዎ እሺ ደንበኛችን ጉዳዩ ወደሚመለከተው አካል ተላልፎልታል። ከባለሙያዎች የደረሰን አዲስ ነገር ስለሌለ ነው እና ደግሞ እ፣ አዋሽ ባንክን contact ለማድረግ ሞክሩ። ምክንያቱም ለጊዜው ወደ ቴሌብር ብቻ ነው በእኛ በኩል withdraw ማድረግ የሚቻለው።
እሺ ስለዚህ ነገ አዋሽ ባንክን contact ያድርጉ። በእኛም በኩል ተላልፎልታል ወደ ባለሙያዎች። በእኛ እሺ።
በኩል አዲስ ነገር ሲኖር ደውለን የምናሳውቆት ይሆናል።
እሺ።
እሺ ደንበኛችን፣ ሌላ መረዳት ነገር አለ?
አይ የለኝም። አመሰግናለሁ።
እሺ እኛም ስለደውሉ እናመሰግናለን። መልካም ቀን።
እሺ